ጤና ይስጥልን። ቤት ረዴት ነኝ የሚለርዳው
ካሽ ኮድ አልተለቀቀ ሊሆኑ ቦነስ ለማንተን ለማለት እሺ፣ ንገረኝ።
አስራ ሁለት አስራ ሁለት ዘጠና አራት ዘጠና አራት ሰላሳ አስራ አራት ሰላሳ አስራ አራት አስራ አራት ለቋል፣ ግን ቦነስ የለውም።